Hello ጤና ይስጥልኝ ቤት ቤት
አሁን ትኬት ልኬልሽ ነበረ
ማን የሚለው ነው?
ለእንትን አዳማ አማኑኤል አመዴ የሚል ድምፅሽ ርቋል ናት አንዴ። Hello።
አዳማ አማኑኤል አመዴ የሚል hello
Hello
ሄሎ ሄሎ አቤት ሄሎ
ሄሎ ፂ የሚለው ነው?
አዎ አዎ ፂ እሺ አንዴ እሺ ልከነዋል አንዴ እስኪመልሱልን ነው እየጠበቅን ያለ ነው።
እሺ
እሺ እናቴ እሺ እሺ